ሄሎ ጤና ይስጥልን ብስት ቤት አዎ ጤና ይስጥልኝ ወንድሜ።
አለን አለን ሰላም ነው ወንድሜ ሰላም ነው።
አለን አለን አንድ- አንድ ስልክ እን- እን- ቁጥር አንድ የ- የኔ ስልክ ሁለተኛው
ምንድን ነው ዲፖዚት ነው
አይ ውድድሮ ነው።
ድሮ ነው እሺ አንድ ይጠብቅ
ወልዓችሁ ነው ጎዛን ተበቀያል ሰራርኩ ውድድሮ
ሄሎ አዎ ወንድሜ እሺ ጤና ይስጥልኝ ወጫት
አዎ ስልክ ሁልና ግራንዴ ይህ ስልክ አይደለም እሺ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ ድጋሚ ዜሮ ዘጠኝ እሺ
ስልሳ ሁለት ስልሳ ሁለት ስልሳ አንድ
ስልሳ አንድ አስራ አንድ አስራ አንድ መቼ ነበር እ- የሞከው